hello ጤና ይስጥልን ቤት ቤት
አቤት እንትን ነበር እኮ ውጤት ለማወቅ ነበረ።
እሺ cash code ኮድ ንገረኝ።
cash code ኡ አስራ ሶስት እሺ ስልሳ አምስት አስራ ሶስት ስልሳ አምስት ሰማንያ ስድስት እሺ ስልሳ ስድስት
እሺ አሁን ታርሞልሃል። እሺ ወንድሜ እ ታርሞልሃል። አሁን ሙሉ ሙሉ ታርሟል። አሁን ግን ልብስ ነው ሁለት ጨዋታ ቀይ ነው። እሺ
እሺ እሺ ደግሞ ሌላ ደግሞ ሌላ እሺ እሺ
አዞር ትንሽ ኮድ አስራ ሁለት አስራ ሶስት አስራ ሁለት አስራ ሁለት እሺ ዘጠና ሶስት እሺ ሰማንያ አራት እህ
ሀምሳ ሁለት
እሺ ይሄም ልውስት ነው እንደዛው አምስት ጨዋታዎች ቀይ ናቸው።
እሺ እሺ አለ ሌላ የለም የለም ጨርሰናል።
እሺ መልካም ቀን ይሁንልህ።
እሺ እናመሰግናለን።
እሺ እሺ